አውቶራይዜሽን አድርገና ደረሰኝ ይዘናል።
አለ አቤት ዜና አሁን እየገባ ነው።
አበባ እግዚአብሔር ይመስገን።
የሆነ ኮረላ አይቺ ቲክቶክ ብሮ አዎ አንተ ሳጥን አትገም የባንክ እንትን ያለበት ነው።
ስራ ፈትሽ የመጣ እያልክ ደግሞ ያለበት እዳ የለበትም፣ ግን ባንክ አንቺ የምትፈልጊ ከሆነ እስከ አንድ ሚሊዮን ብር ድረስ እናወጣለን።
ሁልሽ አታይም?
ማለት እስኪ አስረጅኝና እ ሁለት ሺ ሰባት ሞዴል ነው ይሄን ዋጋው ኮርስ ይላል።
ሀያ ሰባት ነው የሚባለው ብሩ ውለን ቀየር ስልክ ሁለት ሚሊዮን ሰባት መቶ ሺህ አልገባም።
ማለት ነው።
አሁን የመጣው አዎ።
እሺ እ ከዛ ሁለት ነጥብ ሰባት ላይ ባንክ እንዲመቻች የምትፈልጊ ከሆነ እስከ አንድ ሚሊዮን ብር እስከ አንድ ነጥብ ሶስት ድረስ ምናምን ባንክ እናመቻቻለን። ቀሪውን በካሽ ማለት ነው።
አንተ ግን የተረዳውን ደግሞ ቀን አስረዳት ነው።
በቀን።
ነገራቶች አዎ፣ ይገባዋል።
ባንክ አንድ ነጥብ ሶስት ኦኬ።
አዎ እስከ አንድ ነጥብ ሶስት ድረስ እናመቻቻለን።
በ- እንደዛ አዎ አዎ
Tabii.